Hello Hello ሶል ወይ ወይ
PDF ላይ ያለ order የሀና ደርቤና ሸምሱ ጀሙ አንድ አልወጣም እንዴ?
PDF ላይ እ እ እየጫነ ነው ገና ሹፌሩ።
ጀሙ ነው የሚሄደው። ማን ነው driver ኡ? ወደ ጀሙ ሄደው?
አቤኔዘር አቤኔዘር አቤ-
አዎ።
ታዲያ ለምዶ ሲደውሉለት አልያዝኩም የሚለው?
ምን ገና እየጫነ ነው እኮ ገና አልጫነም።
አዎ አይ ሲደውሉላቸው ግን እ፣ ሶል እ፣ ገና እየወጣን ነው ምናምን ይበሏቸው። እየተበሳጩ ነው customer ኦቹ። እሺ እሺ ሶል